hello Janice.
እንዴት
ሰላም እንዴት ነህ?
withdraw ማድረግ ፈለግኩኝና insufficient balance ነው ይለኛል። ግን balance አለኝ ሶስት ሺ ሶስት ሺውንም ማውጣት ፈለግኩ okay አሁን በደወልክበት ቁጥር ነው BestBet የምትጠቀመው?
አይደለም ዜሮ ዘጠኝ ዘጠና አንድ እሺ አንድ ጠብቅ። ዜሮ ዘጠኝ ዘጠና አንድ እሺ ሰማንያ ስምንት ሰላሳ ሁለት ሰላሳ ሁለት
እሺ okay ስንት ብር ነበር withdraw ማድረግ የፈለግከው?
ሶስት ሺ
ሶስት ሺህ ብሩ non withdrawable balance ላይ ነው ያለው።
ስለዚህ መቀነስ አለብን።
with non withdrawable balance ላይ ካለ ተጫውተ ነው withdraw ማድረግ የምትችለው።
okay መጫወት አለብኝ።
አዎ
እሺ
እሺ።